ሄሎ
Hello hello ሄሎ፣ አቤት፣ ሰላም ነው?
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። refund የሚደረግልኝ ብር ነበረ አልተደረገልኝም። Hello ቆይሽ አንዴ ጠብቁ። በዚህ ቁጥር ነው order ያደረጉት?
አዎ ወይ ደግሞ product ኡ ካለ ማለት ነው ሰኞ የምታመጡልን ከሆነ product ምን ነበር?
ሽንኩርት፣ ቀይ ሽንኩርት ሰላሳ ኪሎ እሺ፣ አንዴ። አዲስ አለም አዎ
ያው ሰላሳ ኪሎ ነበረ። refund list ውስጥ ገብቷል። እንድላክሎት አሳውቅሎታለሁ ብሩ እኮ ሶስት ቀን ሆነ። refund ይደረግ ነው ወይ አዲስ create አደርጋለሁ። ግን መጥቷል ቆንጆ ሽንኩርት።
አሪፍ ነው። አሁን ሰሞኑን ያለው ሽንኩርት ቆንጆ ነው።
በቃ አዲስ create አደርጋለሁ። ይሄኛው አልመለሱም ግን። አዎ አሳውቅሎታለሁ፣ ይላክሎታል ሰው እሺ እሺ እሺ መልካም